የሆነ ልጅ ቁሜ ነበር እኮ
አቤት ሰላም ነው። እግዚአብሔር ይመስገን። እንትን አንድ ወር ነበረ የሞተረኛ ነበረ እሺ
ዜሮ ስምንት ሰማንያ
ዜሮ ስምንት ሰማንያ ሺህ ትሰራዋለህ ሞተረኛ?
አ- እኔ ሰራዋለሁ ግን ያው አሰሳው ሂሳቡ ትክክል አይደለም ብዬ ነው።
እሺ አይልሃል ኦፒኒየን እሺ ከጎተራ እንትን ነው ጎተራ ነው የሚሄደው እንትን ነው የሚ- ከሀያ ሁለት ነው የሚነሳው ማነው ስምህ?
ሳሙኤል ሳን እሺ ሳሚ አይልሃል። እሺ እሺ ይልኝና እንትን ሚስኮል አድርጊልኝ ወይም እንትን በይልኝ ኩልኝ ብቻ ነው።
ወይም እጨምርልሃለሁ ታየው የለ አዎ እኔ መሄዴ እሄደዋለሁ መሄዴ እንኳን እሺ እሺ እሺ